Cielo tiene la flor. Cielo.
ሄሎ እመቤት ጤና ይስጥልን።
አብሮ ይስጥልን።
አፍሪወርክ ነው። ምን እንርዳዎት?
አዎ ገብቶኛል። አዎ
እሺ፣ ምን እንርዳዎት?
አይ ስራ ስራ ይኖራል።
ስራ እንደዚህ ዳይሬክትሊ አናገናኝም። እዛው ቻናሉ ላይ ገብተው ነው ስራዎች ከእርሶ ጋር ጌት የሚያደርግ ስራዎች መርጠው እነሱ ላይ ነው apply ማድረግ የሚችሉት።
እሺ ወንድሜ፣ እሺ እሺ፣ ሌላ የሚያጋጥመው ችግር ካለ ይደውሉልን።
እሺ ወንድሜ፣ እሺ